Hello ጤና ይስጥልን ቤት ቤት
አዲስ እንዲተክ ለማድረግ ፈልጌ ነበር።
እሺ ትኬት ID ይዘሃል? cashier ቁጥር ንገረኝ።
አስር አስራ ዘጠኝ እሺ
ሀያ ዘጠና ስምንት
አስር አስራ ዘጠኝ ሀያ ዘጠና ስምንት
እሺ lost ነው። እሺ አንድ እንትን አለ lost ነው የሆነው ከሀያ በታች ስለሆነ odd ኡ እና አንድ void እና አንድ ቀይ ያለብህ እሺ lost ነው። ስለደወልክ እናመሰግናለን። መልካም ማን ምሽት።
ማን ነው የጣለኝ ግን አንዴ ታይልኝ።
እም እም።
የቀለው ማን ነው?
እ፣ አንደኛ ጨዋታ ላይ ያለው
እ፣ ሀገሩ የት ነው?
ጋርዲዮና እና
እ ጋርዲዮን የሚለውን እ፣ እሺ እሺ፣ እሺ። ስለደወልክ እናመሰግናለን። መልካም ምሽት።
እሺ፣ ማን ነው?